ሄሎ
ሄሎ አቤት
ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
አ ምን ልታዘዝ?
ይሄ ጥሪ ወደ ሆነ ማ- ማ- የሚያዳምጥ ለመቆረጥ ፈልገው ነው።
ምን?
ጥሪ ማሳመሪያ ለመቆረጥ ፈልገው ነው እምቢ አለ።
እ ይቅርታ እሱን አገልግሎት እኛ አንሰጥም።
no
እሱን አገልግሎት እኛ አንሰጥም።
ኖ እንዴ?
አዎ
እሺ እሺ፣ አመሰግናለሁ።
እሺ